ግራፍት ማሽን ታጥቦልኝ አያውቅም።
መቼ ነበር ለመጨረሻ ጊዜ ታጠበለው?
እኔ አዲስ ነው ቤቱ ራሱ አሁን አንድ ሀያ ምናምን ቀን ይሆናል ቤት
ሀያ ቀን አዎ። እኔ የወሰድኩበት ቦታ ታጥቦ ነው የመጣው ማሽኑና አሁን ግበት ያስፈልገዋል።
ደመኞች ልጅ አይጆት ይነግሩኛል።
ሀያ ሁለት ሰባ ሀያ ሁለት ሰባ ዘጠኝ አራት ሀያ ሁለት ሰባት ዜሮ ዘጠኝ ሀያ ሁለት ሰባት ዜሮ ዘጠኝ አዎ ከቢጫ ወረቀትን ነበር ያዩት።
አዎ
እሺ ነንበሮችን ሊነግሩኝ ይችላሉ?
እሺ ዜሮ ዜሮ አርባ ስምንት ሀምሳ ስምንት ሰባ ሁለት አርባ ዘጠኝ
መስመር ላይ ደንበኞችን በዚህ ፊት ነበር አልመጣኝልኝም። ምናልባት ያስመዘገቡበትን ቁጥር ያስታውሱታል?
ኧረ በኤቲን ነበር ነው ያስተናገድኩት። ቢጫ ቢጫውን ካርድ ሰጡኝ። በዚህ ነበር ነው
አርባ ስምንት ሀምሳ ስምንት ሰባ ሁለት አርባ ዘጠኝ ነው ያሉት አዎ፣ አይደል?
ዜሮ ዜሮ ዜሮ አርባ ስምንት አዎ።
ዜሮ ዜሮ አርባ ስምንት ሀምሳ ስምንት ሰባ ሁለት አርባ ዘጠኝ
መስመር ላይ መስመር ላይ ነው።
አዎ፣ መስመር ላይ ነው። ምን አልሽኝ እማዬ?
እየፈለግኩ ብሎት ነው። ይቅርታ ይጠብቁኝ።
እሺ እሺ እሺ
በዚህም አላገኘሁትም። ይቅርታ ደንበኛችን
እና እንዴት ካርዱ እ?
ይነግሩኛል። በጣም ይቅርታ
ምን ልንገር ሲጃይ ቁጥር ነው ሲል ነበር ዜሮ ዜሮ አርባ ስምንት አርባ ስምንት ሀምሳ ስምንት ሀምሳ ስምንት ሰባ ሁለት አርባ ዘጠኝ ሰባ ሁለት አርባ ዘጠኝ አዎ።
አላገኘሁትም፣ ግን ችግር የለውም። እ፣ በስ- በስ-
ምን አልሽኝ እማዬ? ሰላማዊት ብርሃኑ ዘውዴ ሰላማዊ ብርሃኑ ዘውዴ የሆነ ትንሽ ቀንሷለኝ። ሰላም ሬስቶራንት ሰላም ሬስቶራንት አዎ
ስራውን በደወልበት መዝግበው አዎ ዜሮ ዘጠኝ አስራ አንድ አዎ ሀያ አራት አስራ አምስት አስራ ሰባት ሀያ ነው
የት አካባቢ ነው የሚገኙት?
ቶታል ካፍ ቶታል ካፍደም ካፍደም እዛ መስጊድ አለ መስጊዱ ጋር የት አካባቢ?
መናኸሪያ ቃሊቲ ቶታል መስጊዱ ጋር መናኸሪያ ቃሊቲ።
ቶታል በመስጊዱ ጀርባ ማለት ነው።
ደንበኛች አዎ።
አሁን ድራፍት ማሽኗ እንዴት እንዲታጠቡበት ነው የፈለገው?
አዎ
ደንበኞች ቅሬታዋን መዝግበው ወደሚመለከተው አካል አስተላልፍ።
እሺ፣ የሚያስተላልፍ ነገር አለ?
Thank you thank you አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ተሳትፎ ከሰሙ ህዝብ ላይ መልካም